ያልሽኝ የመጀመሪያው ዘጠኝ
ሄሎ
ሰላም ጤና ይስጥልኝ።
እንዴት ነሽ?
ከቢጃይ ነው የምደውለው።
እሺ
እ ልንገርሽ
አዎ
ዜሮ ዘጠኝ አስራ ሁለት የመጀመሪያው ዘጠኝ ነው የተደገመችው።
ዜሮ ዘጠኝ አስራ ሁለት ዘጠና ዘጠኝ ዘጠና ዘጠኝ አርባ ስድስት ሰባ ዘጠኝ
አርባ ስድስት ሰባ ዘጠኝ ዜሮ ዘጠኝ አስራ ሁለት ዘጠና ዘጠኝ አርባ ስድስት ሰባ ዘጠኝ አ እ ሌላ ያስመዘገቡት እንትን ነበረ።
በቃ ችግር የለም እሺ እሺ እናመሰግናለን።
እሺ